hello አሎ።
ጤና ይስጥልኝ አቶ ዳዊት ነው?
yeah አዎ ተደውሎልኝ ነበረ።
እሺ አዎ እ፣ ቆይ በቀጥታ ጠበቃውን ላገናኘው።
እሺ እሺ
የለም። እሺ ቶሎ ሂድ ይዘህ። እሺ አሁን። እሺ ቶሎ ቶሎ አንድ ዕቃ የተቀ- ተቀደው አልቋል እኮ ቶሎ ቶሎ
ሄሎ
አሎ ወይ አቤት፣ ይቅርታ ሰላም።
እ፣ ከአንድ ደቂቃ በኋላ ይደውሉ። ሌላ ስልክ ላይ ስለሆነ ነው
እሺ አይ አሁን እኮ ደውሎልኝ ነበር እኮ። አዎ
በቃ ጥሩ ይደውልልኛ ወይስ ጨርስ እሺ